hello
አቤት ጤና ይስጥልን። ሰላም ነው?
ጤና ይስጥልኝ። ሀሚድ ነኝ። ምን ነበር?
የበዜሮ አራት ጨዋታ lock አድርጎ እስካሁን ቁጭ ብለዋል። የሚ okay የዛሬ ሶስት ቀን አ እሺ፣ check ላድርግልህ። በዚህ ቁጥር ነው
አዎ።
መደብከው?
አ
እሺ፣ cashier code ኡን ንገረኝ ወይም ticket ID።
አስር አምሳ ዘጠኝ እሺ፣
አስራ ስድስት ሀያ ሁለት
okay። አንድ ጨዋታ እስኪ አንድ ጨዋታ ነው አይደል የቀረው?
አዎ ቆየ አራት ሰዓትም አለፈ።
okay የተራዘመ ጨዋታ ነበር። እስኪ ቆይ ሪፖርት መደረጉን check ላድርግና ካልተደረገ አደርግልሃለሁ እንዲስተካከል።
እሺ
void ነበር አይደል የሚሆነው መሆን የነበረበት አ አ፣ ምክንያቱም ጨዋታው 24 ሰዓት ስላለፈው
እም።
መልሼ ልደውልልህ በዚህ ቁጥር እሺ እሺ እሺ